ጤና ይስጥልን ቢጃ ኢትዮጵያ በስራ ሮል ነኝ። እባክዎ ምንድነው?
ኪሩቤል ነኝ። ቅድም ደውለሽልኝ ነበረ ከቢጃ እሺ አዎ የገነት ኩርትን ደውዬላታለሁኝ እና እህ፣
ሴፍ ፓርት ተቀይሮልኛል አለች። አልመጡም ወይም ተዘምዳ መጀመሪያ አለች። ግን ና- መረጃውን አውጥቼ ስነግራት አዎ ልክ ነው መጥተዋል፣ ይሄን ዕቃ ይሄን ዕቃ ቀይረዋል አለች።
እሺ ስለዚህ አሁን ብልሽት አለብኝ አለች። ስለዚህ ሴቱን ቁረጭላት።
ልቁ- ልቁረጥላት?
አዎ፣ አዎ፣ አዲስ ይቆርጥ።
ብልሽት ነው ማለት ነው።
አዲስ ብልሽት ነው። አዎ፣ እሺ ተነግረናል። እሺ እልክላታለሁ ባለሙያ።
እሺ ቴንክ ዩ እሺ አመሰግናለሁ።